ሄሎ
አቤት ጤና ይስጥልኝ።
አብሮ ይስጥልን።
ምን ልታዘዝ?
ይሄ ቴሌው ጨዋታ እንዴት ነው የምንጫወተው?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
አ፣
እዛ ሰባት ቁጥር ተጭነው አማርኛ ያርጉት።
ሰባት ቁጥር ተጭኖ አማርኛ።
አዎ ሶስት ቁጥር ለመጫወት የሚለውን ይምረጡ።
እሺ
ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
አ፣ አሊያስ እድሎ እና ጥያቄ መልስ ይመጣል። ከዛ አዎ ጥያቄና መልስ በ coin coin ይገዛሉ ሁለት ቁጥር ላይ
ሁለት ቁጥር ላይ አዎ ከዛ አንድ ቁጥር ላይ ይመዘገባሉ።
አ፣ እሺ
አንድ ቁጥር ላይ ይመዘገቡና እንትን ይሰጡታል ትኬት።
አይዋ
ዕለታዊ ከሆነ ሁለት ብር፣ ሳምንታዊ ከሆነ አስር ብር ይወስድና ትኬት ያስገባሉታል።
እሺ
ከዛ እድሎትን ይሞክሩ በትኬት።
እሺ እሺ